ሄሎ ሄሎ ተቋረጠ።
ወይ ያ ተቋረጠ። ቢ sorry እንትን ዜና ላይ ታይቼው ነው እና እንትን ላይ የ cash register ኦች ላይ እንትን ደረሰኝ ላይ ማለት ነው በ cash register print የሚደረጉት ላይ እንትን አለ QR code print መደረግ አለበት የሚል ነገር አይቼ ነበር እና ወይ ግዴታ ሊሆን ነው ወይ ግዴታ የሆነ ነው አይነት ነገር ነው። አሁን አሁን አልሆንም ግን I think በቅርብ መሆኑ አይቀርም። እናንተም ከሰማችሁና የሚደረግ ነገር ካለ ለመጠየቅ ነበረ።
እሺ
አለ ቴሌቪዥን የሰማችሁት ወይ መቼ ሞት ነገር የለም። የኃላፊ ስልክ ልስጠን።
ኦኬ የኃላፊ ስልክ እሺ፣ ቆይ
እስካን ነገር ነው አይደለ? እስካን እንደሚደረገው እስካ የሚደረገውን ደረስ ኤግዛክት እሱን ደረሰኝ ላይ ፕሪንት ማድረግ አለበት የተባለ ነው እና ያው ቀድመን ለማወቅ ብዬ ነው እኔ እኔ ምንም የሰማሁት ነገር የለም ስለማላውቅ ማለት ነው።
እሺ እናት በቃ ችግር የለም። ስልኩን ስጠኝ።
እሺ ዜሮ ዘጠኝ ሰማንያ ሶስት
ሰማንያ ሶስት ስምንት ሀምሳ ስምንት ሀምሳ ስምንት
ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት ዜሮ ዘጠኝ ሰማንያ ሶስት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት አናግረው። ኃላፊ ነው ሰላሙ ይባላል።
ማን ይባላል?
ሰላሙ።
እሺ ሰላሙ። እሺ እሺ፣ አመሰግናለሁ በጣም እሺ አባዬ እሺ እንኳን